ሰባ ስምንት
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ፕሪንስተን ሆምስ ነው የደወሉት?
አዎ መረጃ ስለዚህ ስለ አክሲዮኑ ነው መረጃ ፈልጌ ነበርና አክሲዮኑ እ፣ እሺ መመዝገብ ይችላሉ። እ፣ እሺ።
ሐምሌ አንድ ነው ሽያጭ የምንጀምረው።
እህ፣ እህ።
ሐምሌ አንድ ነው ሽያጭ የምንጀምረው። መነሻው ሀያ ሺህ ነው፣ መጨረሻው ደግሞ ሁለት ሚሊዮን ነው እሺ
እና እ፣ መመዝገብ ይችላሉ።
ተ- አሁን እ፣ በ- ቀጥታ እንትን ልስጥህ አ ስጭ ስሞትን ማልበት ስም ስሞት ኤ- ኤ- ኤፍሬም ኤፍሬም ካሴ እሺ፣ ኤፍሬም ካቲ እሺ፣ ስልኮት ይሄ ነው አይደል?
ስልክ ሌላ
እሺ፣ ነገ ይንገሩኝ። እሺ፣ ዜሮ ዘጠኝ አስራ አንድ 11 ሀያ አንድ 21 አርባ ስምንት 48 ሀያ አምስት 25 የት አዎ።
ሰምተው ነው ማስታወቂያ የደወሉት?
በቴሌቪዥን ነው።
በቴሌቪዥን።
አዎ እሺ፣ እናመሰግናለን። ሐምሌ አንድ እንደውልታለን።
እሺ ምስረታ ነው አይደል? አሁን የመስራች አዎ።
እንትን ነው።
አዎ፣ አዎ፣ አዎ። እሺ፣ እናመሰግናለን። እሺ እሺ